ጤና ይስጥልኝ ቴስ የበራ መርጃ ማዕከል ባህር ዳር ደው
አብሮ ስጥልኝ አባ ከየት በራ ያልከኝ?
ምን አሉኝ?
ከመቀሌ አዲስ አበባ አለ
ከመቀሌ አዲስ አበባ ለመቼ ነው የፈለጉት?
ለአሁን የሆነ ድንገተኛ እንትን አጋጥሞን ለነገ እሑድ
አረብ ለአሁን አሁን አሁን የሆነ ለ- እኮ ለዛሬ ነው የፈለጉት ለነገ ነው ያሉኝ።
አሁ- አሁን እስከ ስድስት ሰዓት ያለው
እሺ ሌሎት
እሺ check አድርግልኝ እሺ እሺ አንድ ደቂቃ የሰባት ሰዓት ከሰላሳ አምስት አለ ግን እዛው ኤርፖርት ነው የሚከፈለው። ከዛ በኋላ የዘጠኝ ሰዓት ከሩብ አለ።
okay። የለውም በቃ እሺ ወንድሜ፣ መልሼ ልደውልልህ ይቻላል። እሺ
እሺ እሺ እናመሰግናለን። ከደወል መጣሁ።